ጤና ይስጥልኝ አሪፍ ነኝ። ከዛ ነው ባኩ የምወደው
እሺ ሰላም ማለት
ማሽን ከእናንተ የወሰድነው አለ የ POS machine
ይቅርታ ድምፆች በጣም እንደቆራረጠብኝ ነው ትንሽ።
እሺ አ፣ የ POS machine ከኛ ከእናንተ የወሰድነው አለ እሺ እ፣ እ፣ ትንሽ አስቸግሮን ነበርና support ፈልጌ ነው
እሺ ምንድን ነው እንዲያረስ ፈለጋችሁ?
እሺ ይሄ download key ይለኛል እሱን download ሳደርገው አይሰራም
እሺ key is not downloaded ይላል press OK to download key ይላል OK አልኩት እሺ ከዛ download key ሚል ይመጣልኝ download ስለው download key is empty ይወርልናል ይለኛል error ብሎ ይመጣል download key is empty ይላል
እሺ ተቀያችሁ እንደ መስመር ላይ ቀጥቆኝ እሺ
ጤና ይስጥልኝ እንደምን ይሰማዎታል?
ያ ይሰማኛል ምን ልርዳዎት?
እሺ የአሪፍ information ላይ ለማስጀመር ትንሽ ቆይተን ነበር፣ አልተጠቀምንበትም። አሉ hello hello hello hello